ንፋስ በበረሃው አውሎ ንፋስ ፈጣኑ በአየር ፈረስ ገና ቡሄው መስቀል ሳይደርስ ከደጅሽ ላይ ድንገት ትድረስ በበረሃው አውሎ ንፋስ በበረሃው አውሎ ንፋስ በበረሃው አውሎ ንፋስ በበረሃው አውሎ ንፋስ ፈጣኑ በአየር ፈረስ ገና ቡሄው መስቀል ሳይደርስ ከደጅሽ ላይ ድንገት ትድረስ ጥይት ያልበገረው በጦር ያልተፈታው በጦር ያልተፈታው በጦር ያልተፈታው ሆይ ሆይ ሆይ ሆይ ሆይ ሆይ ውበትሽ ማረከው ሽንትሽ ልቤ ረታው ዳለሽ ልቤ ረታው ሽንትሽ ልቤ ረታው ሆይ ሆይ ሆይ ሆይ ሆይ ሆይ ፈጣኑ አውሎ ነፋስ የበራው ፈረስ አምጥቶ ከጣለኝ ያው ደጅሽ ድረስ ይቀመስ ጎሽ ጠላሽ ይበላ እንጂ ዳቦሽ የሴት ወግ ማረጉ ላይ ቀኝ በቀኝ ከማጀት አምባሽ ሙያማ ልብ ያለው ደፍሮ አገባ ፍሪዳ ሰንጋው ተጥሎ ውጊያው ሲያስቆመ ይጠንጋ ነው ታናሽ ታላቅሽ ሸጋ ነው ለቁርጥ ይመቻል ጮማ ነው ኩሪም ባሻኛ ባዜ አቤት ሲጣፍጥ ያነቴ ክትፎ ከጥሬው ሲመደብ እንዲያው ታዳርጎ ለብ ለብ ለብ ለብ ለብ ለብ ከራፍ ሆዴ ሲል ገርበብ ለብርድ አንቺ ነው መደረብ አውሎ ነፋስ ያገናኛል ወይ ለካ ዞር በአየር ቤት ሽረት ግቢ ደጅሽ ሲተራመስ ሆይ ሆይ ሆይ ሆይ በበረካው አውሎ ንፋስ በበረካው አውሎ ንፋስ በበረካው አውሎ ንፋስ በበረካው አውሎ ንፋስ ፈጣኑ ባየር ፈረስ ገና ቡሄው መስቀል ሳይደርስ ከደጅሽ ላይ ድንገት ትድረስ አንቺን ኩሩ ቆንጆ የሚኮራብሽ የሚኮራብሽ የሚኮራብሽ ሆይ ሆይ ሆይ ሆይ ሆይ ሆይ ሲሳይ ጸጋ ሙሉ ባለሙያ ነሽ ባለሙያ ነሽ ባለሙያ ነሽ ሆይ ሆይ ሆይ ሆይ ሆይ ሆይ ሁልጊዜ ቸስ ቸስ ሁልጊዜ ሲሳይ በላይ ይመጣልኝ ደጋግመኝ በሰማይ በምድሩን ተንፍልሻለሁ ለአውዳ መጠብቅኝ ይመጣልሽ እንግዲያው በአዋጅ በገሃድ ነፍሴ ከነፍስሽ ሲዋሃድ አውሎ ነፋሱ ሞገድ ተያይዞ ነው ማዕበል ጥርሶችሽ ደስታ ሲረጩ ፍቅር እየቀዱ ከምንጭ ለአውደ ዓመት ሙያሽ ሲገለጥ ክትፎው ከዶሮው ሲመረጥ ተግባሮም ቢሆን ተጓዳ ለወዳጅ ቢሰጥ አይጎዳም አይጎዳም አይጎዳም ብሰስችም ለሆዳም መቼም አትሸሽኝም ባዳም